ስፖርት በበጎ የምንረዳው
እንትን ነበረ የተበላ ነበርና ራይት አተደረግን።
ስኬት ቁጥር ይንገሩኝ።
ኬክ ቁጥሩ እም።
እሺ ቆይ አርባ ዘጠኝ
እሺ
አስራ አራት አስራ አራት
ሰማንያ
እሺ
ዘጠና አስር
ሽልኮትን ኦንላይን ነው
አዎ እና ስድስት ነው ያለው ስድስት የያዘ ነው ዜሮ ዘጠኝ እሷ ብቻ ነው አርባ ስድስት እም፣
አርባ ሰባት እም።
ስልሳ ስልሳ
እሺ check ይደረግሎታል።
ስድስት ነው ያለው እንደ እንደሱ ማለት ነው አንድ አይነት አንድ አይነት ነው እሺ፣ ይሄ ይለቀቅና ይታይሎታል።
እሺ